Welcome to
ሰላም ነው። እንዴት ነሽ እናት?
hello ወይ አይሰማም?
እግዚአብሔር ይመስገን።
እ፣ ትናንትና withdraw አድርጌ ነበር እና ሶስት መቶ ብር እሺ እስካሁን ድረስ ቴሌብር ላይ አልመጣልኝም። አየር ላይ በቴሌግራም ነው።
ልከውልናል።
በቴሌግራም ልላክልሽ?
አዎ ከዝውውር ታሪክ ላይ ያልገባሉትን screenshot ያደረጉና በቴሌግራም ይልኩልናል።
ኮ- በየ- ቴሌግራም በየትኛው የምጠቀሙት?
ቁጥር በዚህ ያዙ ነው?
ዜሮ ዘጠኝ ሰባት ስምንት ያዝ ያዝ ስልክ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
ካልሆነ መልሼ እደውልልሻለሁ።
እሺ